ሰላም ጤና ይስጥልን አቤኔዘር
እግዚአብሔር ይመስገን።
ከዊፕላስ ነበር የምደውለው የእኛን application አውርደው ነበር።
አዎ እሺ ለአሽከርካሪነት ነበር ለተጠቃሚነት?
እም፣ በእርግጠኝነት እሺ ለተጠቃሚነት ከሆነ እርስዎ የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ነው ግልጽ የሆነ ነገር ማግኘት ያልቻሉት። We Plus Solution User የምትላለች ተጠቃሚዎች የሚመዘገቡባት እና እም፣ We Plus Solution User የምትለዋን አውርደው register ሲያደርጉ በግልጽ የምንሰጣቸው ከአርባ በላይ አገልግሎቶች ሶስት መቶ ሀምሳ game ኦች እንዲሁም አሸናፊ የምታደርጓን referral code እዛ ላይ ማግኘት ይችላሉ ማለት ነው። ይሄኛው ምንም ማወቅ ነው።
አዎ ከ Play Store ላይ We Plus Solution User ሲሉት ያመጣሉታል።
okay፣ እሺ፣ provider የሚለው ለአሽከርካሪዎች እና ለአገልግሎት ሰጪዎች ስለሆነ ነው።
okay፣ እሺ፣ እሺ መልካም የስራ ቀን ይሁንልህ። አመሰግናለሁ።
እሺ